ጤና ይስጥልኝ ቻፓ
hello
ሄሎ አ ሰላም ነው?
እግዚአብሔር ይመስገን።
ሄሎ አቤት አይሰማም?
ይሰማል። በዚህ ስልክ ቁጥር ብር አስገብቼ account ላይ ዜሮ ነው ያለው ብሎኛል። ሁለት መቶ ብር ጠዋት ድርጅት ነው?
አስገብቼበት ነበር። አ
እሺ transaction message ኡ አለ?
አ transaction message ኡ አለ?
ትራን እንጃ ክልሎት ምን ማለት ነው እሱ?
message የከፍ ሲከፍሉ የገባለት message አዎ አለኝ።
እሱን አንድ ስልክ ልስጦትና በሱ ቴሌግራም ላኩልኝ።
አንድ ስልኬ
ስልክ ልስጦትና በሱ ቴሌግራም ላኩልኝ።
እሺ እሺ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ በዚህ ልካለሁ።
በቃ በሱ ይላኩልኝ። እሺ check አደርጋለሁ።
እሺ አሁን check አድርግልኝ። ጠዋት ይዤ ነው እሺ፣ ችግር ያስገባሁት።
የለውም ችግር የለውም። እሺ
እሺ እሺ